ሰዋል እኮ አላወቀውም። እና ጤና ይስጥልኝ። አለን እግዚአብሔር ይመስገን። ከሻሸመኔ ነበር የምደውልሽ። customer ነኝ።
እሺ
ምን ፋይናንስ አልገቡም እንዴ?
ፋይናንስ ዛሬ እሑድ ነው አይገቡም። ምን ነበረ?
ብር ለማስገባት እ፣ እንዲያስገቡልን ነበር እየቆረጥን ብር አለቀ። ድንገት መሀል ላይ Okay እስኪ ፋይናንስ ላይ ጻፍላቸው። ቴሌግራማቸው አለ አይደለ?
ኦንላይን ላይ የሉም።
እያዩት አይደለም?
አዎ እሺ agent ነው ወይስ የእኛ እኔ Shop ነው?
አሁን customer ነኝ። እኔ agent ኡ ልኮ ልኮ እምቢ ሲለው እ፣ customer ነኝ የደወልኩት አሁን እሺ ታገናኘኛለህ አንዴ cashier ኡን እዛ አካባቢ ይደውልሽ አሁን። እሺ እ፣ ወይ ሄጄ አዎ፣ ላገናኝሽ Cashier ኡን ወይስ እንዴት?
ችግር የለውም ደውልላት በለውና ሰማንያ ስምንት ዜሮ አዎ።
አራት ላይ ይደውልና ራሄልን ብሎ ያናግረኝ።
ራሄልን ብላ እናግርሻ አሁን አዎ አዎ እንጠብቅ አይደለኛ አንጧ እ፣ እሺ ግን የተወሰነ ደቂቃ መውሰዱ ስለማይቀር ወይ ተመልሳችሁ ትመጣላችሁ፣ እንደዛ በቃ ይሻላል።
እሺ። ራሄል ብሎ ይደውልሽ አሁን።
አዎ እኛ እንፈታዋለን። ከከሰዓት ሂዱ። እሺ እሺ እሺ እሺ ወንድሜ